ጤና ይስጥልኝ አሪፍ ፔ ሳምራዊት ነኝ። በኮ ምን ልርዳዎ?
ሰላም ነው።
ጤና ይስጥ
information ለመጠየቅ ነበረ።
ምን ነበረ?
indirect Coomb
ምን አሉኝ?
ትሰራላችሁ? indirect Coomb Coombs test
ግልጽ ያደርጉልኝ ጥያቄውን። ደንበኛችን
ሄሎ፣ ይሰማል ይሰማል።
indirect Coombs test ነበር የፈለግነው
ምንድን ነው እሱ?
ከ pregnant ጋር የሚገናኝ test ነበር።
አ፣ ደንበኛችን ወዴት እንደደወሉ አውቀዋል።
እም?
ይሄ አሪፍ ፔ ይባላል።
እሺ ይቅርታ፣ ፒሲኤል ክሊኒክ መስሎን ነው።
አ፣ ክሊኒክ አይደለም ደንበኛችን። እሺ